घेऊ तुला हं?
Hello?
Hello Hello, ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ኦንላይን ሽንኩርት ማዘዝ ፈልጌ ነበረ።
እሺ
ምንድን ነው የማደርገው? ማለት እ, እንዲህ የገዙ ሰዎች ነው የ- የሰ- ያየሁት አዎ፣ የነገሩ- application ኑ አለዎት?
እ?
application ኑ download አድርገዋል ChipChip ን?
አይ አላረኩም።
አዎ ቺፕ ቺፕን download ያደርጉና በዛ በኦንላይን ነው ቺፕ ቺፕ በ group ሆነው ሲያዙ አዎ
ስሙ ቺፕ ቺፕ ነው።
delivery ነው አሁን
እሺ
ለብቻውትም ይችላሉ፣ ግን ለብቻው ደግሞ ዋጋም ይጨምራል፣ delivery ም የሚያስከፍላል።
አሀ እሺ በ group ግን አምስት